ጤና ይስጥልን በሽት ቤት ቤቲ ነው የሚረዳው።
እና ሰላም ነው።
ሰላም
አርባ ሺህ ወጪ አድርጌ ነበር፣ withdraw አድርጌ ነበር። በዚህ ቁጥር መቼ ነበር?
ትንሽ ቆይቷል። አስር አስር ሺህ አስር ሺህ አድርጌ አ- አራት ጊዜ ማለት ነው።
ትንሽ ቆይቷል ማለት መቼ ነበረ? ዛሬ ነው ወይስ?
አዎ ዛሬ Okay። በዚህ ስልክ
አዎ በዚህ ስልክ ወደ ቴሌብር ማለት ነው።
እሺ፣ አንዴ ጠብቀኝ check ላድርገው።
እሺ።
አስር አስር እያደረክ ነው ያወጣኸው?
አስር አስር ሺህ በሳንቲም ፔ ማለት ነው። አራት ጊዜ አርባ ሺህ ወጪ- ወጪ አድርጌያለሁ። አሁን እሺ፣ ትንሽ ቆይቶ እሺ፣ እሺ።
እሺ።
ወደ ቴሌብር account አስራ አንድ ሰማንያ ሀምሳ አንድ ዘጠና ስድስት ነው።
አዎ ሰማንያ ሀምሳ አንድ ዘጠና ስድስት እሺ። አራት ሀምሳ አንድ check ዘጠና አደርግልሃለሁ። ትንሽ ቆይቶ አዎ።
ይገባልሃል። ስለደወልን እሺ፣ እናመሰግናለን።
እጠብቃለሁ። እሺ፣ እሺ። ያው ገባ ገባ ገባ